hello ሰላም ጤና ይስጥልኝ ዳንኤል አቤት ከዊፕላስ ነበር የምደውለው የእኛን application አውርደ ነበር
ከምን ዊፕላስ
ዊፕላስ አልገባኝ። okay okay application አዎ፣ አውርደው ነበር አዎ፣ ለአሽከርካሪነት ነው አውርጄ ወይስ ለተጠቃሚነት
እኔ ለተጠቃሚነት እሺ እርስ ያወረዱት ለአሽከርካሪዎች የሚገለገሉበት ዊፕላስ solution provider የምትለዋ ስለሆነች ነው ግልጽ የሆነ ነገር ያልመጣሎት እና
okay ተጠቃሚዎች ከሆኑ ዊፕላስ solution user የሚላል እዛው Play Store ላይ ስለምንሰጣቸው አገልግሎቶች የሚያሳይ ሶስት መቶ ሀምሳ game ኦች እንዲሁም አሸናፊ የምታደርገውን referral code የሚያገኙበት ማለት ነው።
okay user የሚል አለ።
ዊፕላስ solution user የሚላል ይሄኛው አሽከርካሪዎች የሚመዘገቡበት ስለሆነ ነው።
እና እንዴ ከሱ ነው እሺ አመሰግናለሁ። መልካም ቀን ይሁንልህ።
ለሁላችሁ እሺ እሺ